ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የሚለን ነው?
ጤና ይስጥልኝ እንትን ነበረ በቴሌ ብር አልሰራለኝ ሁሉ ስፖርት
ምንድን ነው deposit ወይስ withdraw?
በቃ የለም ሲስተሙ ላይ አያ- አያሳይም።
ምንድን ነው እርስዎ የፈለጉት?
እ እርስዎ ምንድን ነው የፈለጉት deposit ነው እኔ- withdraw?
deposit ለማድረግ ነው በቴሌ ብር ያሰብኩትና ቴሌ ብር አይሰራም፣ ሄሎ ካሽ ብቻ ነው የሚሰራ።
እሺ በሄሎ ካሽም ማድረግ ይችላሉ። ነገር ግን technical ችግር ስላጋጠመን በምሰጦት step መሰረት ቴሌብር ላይ deposit ማድረግ ይችላሉ።
እሺ እስቲ አንዴ እሺ እሺ የቴሌብር ስልክ ቁጥር ሰጦታለሁ። በምሰጦት account deposit ካደረጉ በኋላ የሁሉ ስፖርት ሙሉ ስሞትን፣ ስልክ ቁጥሮትን እንዲሁም ደግሞ የእርስዎ ሙሉ ስልክ ስምና ስልክ ቁጥር ከ screenshot ኡ ጋር አድርገው በቴሌግራም ይልኩልናል።
እሺ እሺ አመሰግናለሁ። እሺ
እሺ